አልበላም አትብሉ የሚል ነገር የለም።
ሄሎ ሌላ ሄሎ፣ ሰላም ጤና ይስጥልኝ።
መልሱ የደወልኩኝ እሺ ፌል ያደረገ እሱ አልነበረኝ። ሌላ በሀያ የታዘዝ
ፌል ያደረገ አዎ እኔ እኔ ብቻ ዘንድሮ ፌል ካረኩ በኋላ ከዛ ውሾች ዞት ይለኛል። ሌላ
አዎ ገባው
አዎ፣ መቶ ዘጠኝ ብር ቆርጦቦታል አይደለ? መቶ ዘጠኝ ብር ቆርጦቦታል።
አዎ አዎ ይሄ ብር ይመለስሎታል።
መቼ
ዛሬ እንኳን ስላልገባች ነው የምትመልሰው። ነገ ሰኞ ይመለስሎታል።
እና ደግሞ ሌላ ማንም አዝኝ ነበር ከዚህ fail ያደረገ
ሌላ ምን ነበረ fail ያደረገቦት?
ቲማቲም ሬስቶራንት ሳላች እሱ በሀያ ሁለት ያዘዝኩት የቆየ ነው እሱም አልተመለሰሎትም። fail አድርጎ ነው አዎ፣ እሱም fail አድርጎ አንድ ሰው ሁሉ ሰዓቱ አለቀ።
okay እሺ።
እና አብረውን join ያደረጉት team member ኦቹ ቴሌብር አዎ።
የላቸው እና በእኔ ቴሌብር ተከፈለው።
እም፣ በቃ ይሄንንም በእርሶ ይመለሳል። አጠቃላይ መቶ አርባ ብር ነው ይሄ ደግሞ።
አዎ የእኔ ተመልሶልኛል። already ለእኔ የቆረጡ አሃ።
ሰላሳ ሶስት ሰላሳ አምስት ብር ለብቻዎት።
አዎ okay፣ የእነዛም እርሶ ጋር ላስገባሉት።
አዎ በቃ እሺ፣ ይሄንንም አስተላልፍልዎታለሁ። ነገ አንድ ላይ ይመለስልዎታል።
እሺ።
እሺ፣ መልካም ቀን።